hello አቤት hello፣ አቤኔዘር
አቤት።
የሳራን order አውጥታላታል እንዴ? ሀያ ሁለት
እ አውጥታላታል ማለት ሰጥታታል ወይ ይዘሃል ወይ? የሳራን order ተመላሽ? ሁለት order አለ።
የማና የማን ነው?
እ ስማቸውን check ላድርግና ልንገርሽ። መልሼ እሺ።
ልደውልልሽ።
ልጠብቅህ መስመር ላይ አ እ አይ ልደውልልሽ፣ እሺ። ታስረሳ አሲስታንቴ ደውልልኝ።
ጋር ደውልለት እ እ እሺ፣ አሁን ደውልልኝ። እሺ፣ እሺ እሺ እሺ፣ እሺ።